hello ጤና ይስጥልን Best Bet ራዲስ ነኝ።
እናቴ የሆነ game እየተጫወትን ጠፉብን። Sizzling Breeze የምትሏ
ሄሎ
ወይም አይሰማ ሰላም ይሰማኛል። ምን አልከኝ?
ሲዚሊንግ ብሪዝ የምትሏ እና fruit ኦች ጠፉብን እየተጫወትን ነበር።
ምን ላይ ነው የጠፋው? እንደሜ
Best Bet ጋር
እሺ check እናደርገዋለን። እሺ
ልጠብቅሽ ነው።
አዎ አዎ።
እሺ ቶሎ አድርጊልኝ Sizzling በእናትሽ።
ብቻ ነው አይደለ?
እና የሆነ Fruit X Wild የሚል እስቲ እሺ check እናደርገዋለን። እሺ
የፈጠነ በእናትሽ።
እሺ አባ መልካም ቀን።
እም።